ቴሌቪዥን እርዳታ
የለም ጤና ይስጥልኝ።
እንትን ብልሽት ነበረ ቀጨኔ ድራፍት ትናንትና መጥተው አጥበውት ነበረ። አሁን አልሰራለን፣ በረዶ አልሰራለን።
እሺ ደንበኛችን የቢጃ ኢዲዮት ይነግሩኛል።
ሀያ ስምንት ዜሮ ስድስት ሀያ ስምንት ዜሮ ስድስት ቀጨኔ ላግዶሰሪ
እሺ ደንበኛችን ያየሁት ነው። እንዲህ መስመር ላይ ቆዩ።
በደንብ መብሰል አለበት።
ይላቀ ገንፈል አይደለም። አ- ይላቅ ይላቅ።
ይላቅ ግሮሰሪ።
አዎ እሺ ደንበኛ ቀጨኔ ሙሉ ስሞትን ልውሰድ።
ይላቅ በላይ ነህ።
እሺ ይላቅ በላይነህ አዎ
የድራፍት ማሽኑ ከተሰካ ስንት ሰዓት ሆኖታል?
ትናንትና መጥተው ነበረ ድር- ሊያጥቡ።
አዎ እሺ ካጠቡት በኋላ ነው ለ- እምቢ ያለው።
ተሰክቶ አራት ሰዓት ሞልቶት ነገር ግን በረዶ አልሰራም።
አልሰራም። አዎ አሁንም አልሰራም። ተሰክቷል አዳሩ።
እሺ ደንበኛችን በዚህ ስልክ ልመዝግብሎት።
አ- አዎ በዚህ ስልክ ቀጥ ያውቁታል። ሌላ ግሮሰሪ ሲባል ያውቁታል።
እሺ እሺ ደንበኛ- ቀጠኔ እሺ። በጣም የሚሰራበት ቤት ስለሆነ ቶሎ ይምጡልኝ።
እሺ በአንድ ሰዓት ውስጥ የጥገና ክፍሎች ይመጣሉ።
እሺ፣ እሺ።
ስናስተላልፍ ይሉታለሁ። ሌላ መረዳት ነገር አለ?
አመ- አ- አመሰግናለሁ። ይሄ ብቻ ነው።
እሺ፣ ቆመን ስለደወሉ እናመሰግናለን። ስለ አገልግሎት ያሉት እሺ፣ አመሰግናለሁ።
አስተያየት ከሚሰማ አመሰግናለሁ።
መልካም ቀን